ዋሽንትና ማርከር እንደገና ግራ ቀኝ ሄሎ አቤት እንትን ነበረ መረጃ ለመጠየቅ ነበረ እሺ አልትራሳውንድ ውጤት ለ- ማን ነው አልትራሳውንድ ክፍያ ለማወቅ ነበር ስንት ነው አልትራሳውንድ ለመነሳት ምን አይነት ነው ምን አይነት ነው
አዘዣ አለዎት አብዶሚናል
አብዶሚናል አልትራሳውንድ አዎ እንጂ CT scan or MRI አይደለም የሚባለው አይደለም አልትራሳውንድ እሺ abdominal አልትራሳውንድ መልሼ እደውልልዎታለሁ እሺ